ሄኖክ ሄኖክ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም እባላለሁ። ከአሪፍፒ ነው የምደውለው።
ከየት ከአሪፍፒ አቶ አባተ ነው።
አሪፍ
አሪፍፒ ጦስማሽ።
አሀ እሺ
ይቅርታ አቶ አባተ ነው።
አረ አይደለሁም አይደለሁም ግን የእሱ ልጅ ምን ነበረ
እሺ የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደው የአሪፍፔይ ሶስት ዜሮ ዝግጅት ላይ ለመጋበዝ ነበረ።
አሀ እሳቸው
አነሳቸው ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
አሀ እሺ ምን ስለ ምንድን ነው ዝግጅቱ ምን ብዬ ልንገረው information
የአሪፍፔይ ላይ ያሉትን አዳዲስ feature ኦችን announce የምናደርግበት event ነው።
አሀ እሺ እሺ እሳቸው እነግረዋለሁ መጥተው ምንም አይነት ጥያቄ ካላቸው እዛ ላይ መጠየቅ December ስንት ነው?
ይችላሉ። December አስራ ሁለት ወይም ደግሞ ታህሳስ ሶስት ስለዚህ እሺ፣ እሺ።
በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቻቸው።
እስቲ ልንገረውና ከዛ እሱ እንደ ፕላን
እሺ እሳቸው ወይም ደግሞ ከ company አንድ ወኪልም መላክ ይችላሉ።
እሺ እሺ ምናምን። እሺ እሺ ጊዜያችሁን ሰጥታችሁ ስላዳመጣችሁ እናመሰግናለን። መልካም ቀን።
እሺ እሺ thank you ለእናንተ